ጤና ይስጥልኝ። የአዴት ተስፋ hello hello።
ጤና ይስጥልኝ። ከ Arif Pay ነው የምንደውልልዎት።
ከየት?
Arif Pay።
እሺ
POS machine ኡ እናንተ ጋር አለ አይደለ?
አዎ፣ ቅድም ስልክ ሰጥቼሽ ነበረ።
አሁን አጠገብዎት ይገኛል።
ማ?
የ Arif Pay POS machine ደንበኞች ክፍያ የሚፈጽሙበት እኮ ስልክ ቅድም እንድትደውይለት ሰጥቼሽ ነበር አይደለ?
አዎ፣ ፋይናንሱንም አናግረናቸዋል። በድጋሚ እርስዎ እንድናናግር ስለነገሩ ነው። POS machine ኡ አጠገብዎት ካለ አሁን እዚህ ጋር በምነግሮት መሰረት ቅሬታ የቀረበበት ቀን ላይ ያ ብር በትክክል settle ማድረጉን check ማድረግ ስለሚኖርብን ነው።
እሺ ቆይ ትንሽ ጠብቂና ወይ እንደውልልሽ።
ይቻላል። እሺ ዘጠና ሶስት ዘጠና አምስት ብለው መልሰው ይደውሉልን።
እሺ እሺ መልካም ቀን ይሁንዎት።
እሺ